Hello?
Alright.
Hello. ቴሌቪዥን ቴሌቪዥን ምን ልርዳውት?
ጥያቄና መልስ አድርጌ ነበር። መመለስ አለመመለስ ለማወቅ ነበር።
እም፣ መመለስ አለመኑ- አለመመለሱትን የሚያውቁት እ፣ ሲቀጥል ነው game ኡ።
ሲቀጥል ያው፣ አ game ኡ ተከታታይ አስር ጥያቄዎች ይሰጡታል። አስሩንም መመለስ ነው በተከታታይ።
እ፣ እንደዛ ነው።
አ ለአንድ ጥያቄ ሁለተኛ- አስራ አምስት ሰከንድ ይሰጡታል። ቶሎ ቶሎ አ- መመለስ።
አይ አሁን የመጀመሪያ ዙር ሞክራለሁ። ድጋሚ ዙር መሞክር ይች- እችላለሁ አልችልም?
አዎ ትኬት ወይ coin ካሉት እ፣ ስልኮች ላይ ይችላሉ።
እም፣ ያው ግን ብር መኖር አለበት ነው
ምን አሉ?
ጥያቄውን ለመመለስ እ፣ ብር መኖር አለበት። ከስልክ አዎ አዎ አዎ
እ፣ እሺ